ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ባክዎ ምን ልርዳዎት
አብሮ ስልኝ አማርኛ አችልም ኦሮምኛ ነው አዘዋወራለን ከመጀመሪያ
እሺ ደንበኛችን አሁን ሰዓት ላይ ግን ኦሮምኛ የሚናገር ሰው ስለሌለ እ እ ምናልባት የተወሰነ የሚሞክሩ ከሆነ ጉዳዮትን ልቀበሎት
ኦሮምኛ ነው አመለጣለን
ምን አሉኝ
ኦሮምኛ ነው አችልም እኔ ከመጀመሪያ
አ ኦሮምኛ የሚችል ሰው ደግሞ አሁን የለም ያለው አማራጭ ሁለት ነው ወይ ዋና ዋና information ኦቹን ይንገሩኝና ልመዝግብሎት ወይም ደግሞ ኦሮምኛ የሚችል ሰው ሲመጣ እንደውልሎት የኔ እኮ ሞክራለን
ይሞክራሉ ትንሽ
ሲሉ ደውላለኝና ነበረኝ እኔ እኮ
ምን አሉኝ
ሲሉ ደውላለኝና አማርኛ ነው ሞክራለኝ
እሺ ምንድነው ያጋጠመዎት ጉዳይ ይንገሩኝ
አይ ከማምሎች እንቀጥላለን እና ወደ ፊት ለፊት ነው እኔ
እ አልተረዳሁትም ያሉኝን withdraw ነው deposit issue ነው ያጋጠመዎት
አመሰግናለሁ
እሺ ደንበኛችን መልካም ምሽት መልካም ነው